ወይ እሺ፣ ችግር የለም። እሺ፣ ችግር የለም። አብርሃም ሆቴል ይላል አይደል?
አብርሃም ሆቴል ከሆነ ወላይታ አካባቢ ከመናኸሪያ ወረድ ብሎ አዎ፣ እሱ እሱ ገባኝ። ግን ስልኩ ስደውል ማግኘት አይችሉም ነው የሚለኝ ስልኩ።
አሁን እኮ መልሰን ደውዬላቸው ነበረ።
ዜሮ ዘጠኝ ሀያ አምስት ሀምሳ አምስት ሀምሳ ስድስት ሀያ ስድስቱ ሀምሳ ስድስት ሀያ ስድስት እ ዜሮ ዘጠኝ ሀያ አምስት ሀያ አምስት
ይሰማታል።
አዎ ይሰማል።
ሀያ አምስት አዎ ሀምሳ ስድስት ሀያ ሀምሳ ሀያ ስድስት ይሰራል። ድጋሚ እኔ ስንሰራ ስሞክረው እምቢ ብሎኝ ስለነበረ ነው።
አይ አሁን መልሼ ደውዬላቸው ነበር። እሱ ጋር ካወራ- ካናገርኩት በኋላ አዎ ስልኬ ከስራ ይደውሉልን ብለውታል።
እሺ፣ ችግር የለም። በቃ እሺ፣ አመሰግናለሁ። እሺ፣ እሺ።
መከልከል